ሄሎ ጤና ይስጥልኝ ቤት ቃል ኪዳን ነው የሚደብረው
ጤና ይስጥልኝ እንትን ሎጊን ሳላደርግ እቺ ቁጥሯ የምትወጣዋለች አይደለ?
የትኛው ቁጥር?
አሁን እኔ እንትን አካውንት የለኝም ገና አልከፈትኩም።
እሺ ግን ሂጄ ከሱ ቀለም ቁረጥ መጀመሪያ ሴሌክት ሴሌክት አደረግኩ
እሺ ቲሞቹ ማለት ነው።
አዎ ከዛስ
በቃ አካውንት ሳይኖርክ እንዴት ነው ባዶ ሼር ነው የምትለው? እንደዛ ከሆነ
እ፣ ቅርብዬው እንትን ቁጥር ሰጦኝ ሂጄ የምቆርጠት አማራጭ የለም።
እኮ ሼር ስትለው እንደው የሚልክ
እሺ ሼር በልና ልጅ አዎ አዎ ይሰጠኛል ታች ላይ
አዎ ከዛ ውስጥ መስደት ትሰጣቸዋለህ ለእነሱ እሺ እሺ መልካም